አሳንቴ ግን ትነግሪኛለሽ እሺ ወሬውን
hello ጤና ይስጥልን ደንበኛችን ከቪዛ ኢትዮጵያ ነው የምንደውልሎት እሺ
Home ባርና ሬስቶራንት ነው የቤቶት ስም አዎ
እሺ ሰሞኑን ከቪዛ ኢትዮጵያ አዲስ የመለያ ቁጥር በ text እየተላከ ነበር ደርሶታል አይ text ኡ አልደረሰኝም እሺ አሁን ነግሮታለሁ መለያ ቁጥሮት ነው የያዙ
እሺ ንገሪ
እሺ አርባ ዘጠኝ ሰማንያ አራት
አርባ ዘጠኝ ሰማንያ አራት
ዘጠና ሁለት ሰማንያ
እሺ ድጋሜ ላስቸግርሽ አርባ ዘጠኝ አርባ አይ አርባ ዘጠኝ
አርባ ዘጠኝ እሺ
ሰማንያ አራት
እሺ
ዘጠና ሁለት ሰማንያ
እሺ ይሄ ለምንድን ነው የሚያገለግለኝ
ሰማንያ ስድስት ሰባ ሰባት ደውለው ቅሬታ ሲኖሩት ለጥገና ሲደውሉ ይሄን መለያ ቁጥር እንጠይቆታለን ያኔ ይነግሩናል።
ሰማንያ ስድስት ሰባ ሰባት እሺ